ጤና ይስጥልኝ። Hello Visa ሊዲያ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
አብሮ ይስጥልን። ሀብታም እባላለሁ። ስለ እንትን ስለ ውጭ process መረጃ ፈልጌ ነበር።
እሺ፣ ወዴት ሀገር ነው እርስዎ መሄድ የፈለጉት?
አሜሪካ።
አሜሪካ።
አዎ፣ እሺ፣ ደንበኛችን አሜሪካ በምንድን ነው መሄድ የፈለጉት?
በ Welcome Corps።
ምን አሉኝ?
Welcome Corps።
እ፣ ጥያቄዎትን ግልጽ አድርጉልኝ ደንበኛችን።
አንድ ለአምስት የሚባል አለ አይደል?
እሺ፣
five people የሆነው አሜሪካ ውስጥ እሺ የሚጠሩት እንደ